እዚህ ጋር አካባቢ በቀደም ነበረ ሰለሞን ሰለሞን ይኸውልህ ከአዝመራ ያዝከውን order ማለት ነው ቅድም customer አልፈልግም ብላለች ብለህ አሳውቀህ ነበር አይደል? ግን እኛ ጋር ስታሳውቅ አንድ ሰዓት ስላ- ስላለፈው area manager ን አናግረው እኛ መልስ ማለት ስለማንችል ነው እሺ area manager ማለት ማንም ማን ነው እሱ የሚያናግረው?
team leader ን ደውልና area manager ዬ ማን ነው ብለህ ስልክ ተቀብለህ አናግረው አንድ ሰዓት ወጥቷል አሳውቅ እዚህ ስለዚህ መልስ ማለት አንችልም እኛ customer ም ደግሞ አልቀበልም ስለቆየብኝ አልቀበልም ብላለች ያ- የራሳችሁ እኮ ነው ያስገባችሁ እኮ አምስት order ይዤ እኮ በካ- እዛ በራስ ስለሆነ እኮ ነው ገባኝ ሰለሞን እዚህ assign ተደርግ ከሆነ ማየት የሚችለው area manager ስለሆነ እሱን አናግረው እሺ
እኔ እኮ cycle ስለተሰረኩ ነው እንጂ ሰራ ነበር ችግር የለም አሳውቀዋለሁ እሺ ይኸውልህ አናግረው ሁለት አንተ ነው።
አልፈልግም ብላለች customer ብለህ ስታውቅ ሰዓት ወጥቷል እዚህ እና ደውለህ አናግረው ማን ማን ነው ያዥ ማን ነው ያዥ ይኸውልህ ለ team leader ደውልለትና team leader ን ታውቀዋለህ እንደዚህ እንደዚህ ብለውኛል ማንን ላናግር በለው ከዛ ውጭ ደግሞ የ area manager ስልክ ስጠኝ ብለውና ተቀብለህ አሳውቅ ለሱ እሺ